ሄሎ ብሎ እሺ ከሰላሳ እስከ ስንት ነው ያልከኝ?
ከሰላሳ አንድ እስከ ስድስት ያለውን ከሰላሳ አንድ እስከ ስድስት እስከ ያለው።
ስድስት አዎ እሺ በቃ ማን ነው የሚለው ቴሌግራም ላይ?
ሀምራዊ ሀያ አራት ብዬ ጠይቄሽ ነበር። ሀምራዊ ሀያ አራትንም ጭምር ነው አሁን ልኬልሽ አይተሽ አይታችሁ ዝም ብላችኋል እና ወይ አሁን እሺ፣ አይ እንጽፍልሻለን።
እኔ አላየሁትም።
ሀብታሙ።
እርግጥ ሀብታም ነው የሚለው?
አዎ ሀብታም እሺ ሀብታም የሀምራዊ ስንትን የሀምራዊ ሀያ አራት ብዬ አሁን ነበር የጠየቅኩት። የሀምራዊ ሀያ አራትንም የዲያስፖራውና የአርባ ምንጭን እኮ ይሄኛው ጂአር ነው እ እ
ጂአር ሌላ?
ነው።
ምን አልሽኝ?
ሀምራዊ ቤትማን ነው አይደለ?
ያም እኮ እሺ።
እነዛም ቤት እነዛም ቤትማን እኮ ናቸው።
ዲያስፖራ እና አርባ ምንጭ ነው የሚለው?
አዎ ቤትማን እሺ፣ ናቸው።
እሺ፣ እሺ ይሄ ነው ሳምንቱን ማለት ነው ነው።
አይደለ? እሺ፣ እሺ፣ አዎ እሺ።
አዎ እሺ አሁን እልካለሁ።
እጠብቃለሁ።
እሺ፣ እሺ ችግር የለውም።
እሺ